ታበራለ ከኮከብ ይደምቃል ስትስቅ ከመልኳ ብርሃን ወጥቶ ይመለሳል። ግና ምን ያረጋል የሰራ ከላቷ ቢያፈዝ ቃሏ መች ሊያዝ ሰውነቷ ጥበብ እንደተቀረጸ እውነታዋ ሁሉ አእምሮ የጨረሰ ለእኔ እንደማትሆን ሰው ካለኩ ነድጄ መጥፊያዬ ወድጄ
All alone the prayers out to God But she might hold on till I'm tired of God Until I can you swim as all in it What the eyes met God If I could linger in on the pain The money can suit up the right to win But God's a heat and I get out to now The one to you done now I've really given up to you Saturat,
በቃ ትችሽ ሳለ የለም ሸንጎ ከእንግዲህ አልልም የታለሽ ጠፋ ትይኝና ሰወራለሽ ፍቅርሽን አዲስ ታረጊና ሲርቁሽ ትመጫለሽ መረሳት አቶችም ወይ ሲቀርቡሽ ትርቅያለሽ አታለምጂ ብርሃን ብቻ እያየው እሳት ተጠግቼ መጥፊያዬን ወድጄ ወድጄ ወድጄ መሆንን አውልቤ እሳት ራት መቼም አይሆነን ተራት አድርጋት አልተዋከኝ እሷን መዞርህን ወደሃት መትጋርን ባርክልኝ ያልለው ልቤንን ለማን ይከሱታል ፈራጁንን በቃዚህ ተናገራትና እውነቱ ይውጣና
Eh, eh, eh, eh.
አፌ